አቤት ሄሎ
ተቋረጠ ያወራው
እሺ
ምን ነበር ያልከኝ?
አይ ለስራ ጉዳይ በምን ነው ነበር አፕል ያደረከው? አድርገሃል?
ጁኒየር አፕል አትሪክስ እ አፕል አድርገሃል?
ማፕሬ እንኳን አላረኩም ስልኩን ሳገኘው ነው ቴክስት ያደረኩት
አ፣
ቲክቶክ ላይ አግኝቼው ማለት ነው ስለዚህ ቴክስት አድርገህላታል ለማናጀራችን እ
ለማ text አድርገህላታል?
በቲክቶክ ላይ ባገኘው ስልክ ነው text ያደረኩት
እሺ በቃ ታወራለች።
እሺ